ይሄ ነው። ይቅርታ ዘገበት።
ጤና ይስጥልኝ።
እሺ እንትን መጥተው ሲደውልኝማ ማለት ነው እሺ ሲቀሩብን እዚህ ጋር የሆነ ቴክኒሻን ቴርሞስታት ነው ብሎ ቴርሞስታት ተቀይሮ ነበርና ልጁ ሲደውልኝ እናንተ ድርጅቱ እህ አሁን ደህና ነው ምናምን ብዬው ነበረ። አሁን ደግሞ በጣም አስቸገረና ካልተቸገረ የመለሰ እሺ ምንድን ነው አሁን የሆነው? ምንድን ምንድን ነው ያስቸገሩት?
ሙቅ ነው በቃ በረዶ ይዛል።
እሺ ጥያቄዎትን መዝግቤ ድጋሚ ወደ ጥገና ባለሙያዎች ያስተላልፋል። ሌላ ምረዳውት ነገር አለ?
በቃ የሆነው ግን እንደው በአስቸኳይ ኳስ ምናምን ሳለ እንደው እባክህ ዛሬ ስራችን እንትን ላይ ነው።
እሺ አስቸኳይ አድርጌ መዝግቤ ያስተላልፍልዎታለሁ። ስለ ደወሉ እናመሰግናለን። ምን አሉኝ?
በአስቸኳይ እንደው በእናትህ ተባበሪ።
እሺ እኔ ያስተላልፍልዎታለሁ እንደመኛችን ስለ